Lo tenés que escribir.
ሄሎ እ ሰላም ነው አባ
ሰላም።
አለቃችሁን ማ- ማናገር ነው ወይ? አለቃችሁ ስልክ ቴክስት አልኛል
ይደውላሉ።
እ እ ሄሎ
ሄሎ አይሰማም?
አይሰማም፣ ስልክ ይቆራረጣል። አሁን እያወራሁት አንዷ አበጠች ለዛ ነው።